Hello
Hello ጤና ይስጥልን። YouTube ላይ ነው የደወሉልን።
ጤና ይስጥልን። መረጃ ፈልጌ ነበረ።
እሺ፣ ምን አይነት መረጃ ነው የፈለጉት?
የወጌሻ ተኛ ዙር batch ባለቤት የተማሪ የነበረች እና እህ፣ በወሊድ ምክንያት አልቻለችም ነበር በሰዓቱ። በቅርብ መረጃ ስሰማ እንዳልተመረቁ ከመሆን እና መቀጠል የምችልበት ሁኔታዎች ካሉ ላውቅ ነበር።
ስልክ ቁጥር ልስጥህና የወጌሻ እንትን ወጌሻ ላይ ምሰራለች የማኪንትን ቁጥር ልስጥና ለእሷ ደውላት።
ጥሩ ጥሩ። እሺ ስጭ።
እሺ፣ ዜሮ ዘጠኝ
እም፣ ዜሮ ዘጠኝ
አስራ አንድ
እሺ
ሰማንያ አንድ አስራ አንድ ሰማንያ አንድ
ስልሳ ሰባት አርባ ሰባት አስራ አንድ ሰማንያ አንድ ስልሳ ሰባት አርባ ሰባት አርባ ሰባት ዜሮ ዘጠኝ አስራ አንድ ሰማንያ አንድ ስልሳ ሰባት አርባ ሰባት እሺ አመሰግናለሁ።
እሺ አዎ።